Hello አቤት ጤና ይስጥልኝ አብረሽ ይስጥልኝ ቦታ እና ትኬት መሸጫው እንድትነግሪኝ ነበር
ቦታው TMC ሚካኤል Economic Association ህንፃ ምን አልሽኝ እማ TMC ሚካኤል Economic Association ህንፃ
እ፣ እሺ TMC ሚካኤል ጋር ነኝ ግን
ሚካኤል ጋር ድልድዩ ጋር ሚካኤል ጎን ድልድዩ ጋር TMC Okay እሺ Economic እሺ Association ህንፃ እሺ ሳይጠይቅ
እሺ thank you